hello ጤና ይስጥልኝ።
ሄሎ ጤና ይስጥልኝ።
ሄሎ ሄሎ
አክሲዮን ነው።
አዎ ልክ ኖት። ምን ልርዳዎት?
ይህ አክሲዮን ለመግዛት አይቼ ነበረ። መግቢያ ብሎ አነስተኛል አዎ
አምስት መቶ ብር ይላል።
አዎ የት አካባቢ ኖት?
እኔ ወደ አማኑኤል አካባቢ ነው ያለኝ።
okay የሽያጭ ሰራተኛ ላክሎትና ሙሉ መረጃ ማግኘት ይችላሉ?
ምን መረጃ ፈልጌ ነው እንዴት እንደሆነ ከዛ ቀጥሎ ያለው አከፋፈሉ ምኑ okay እ፣ ስለ አክሲዮኑ በአጠቃ- አጠቃላይ መረጃ ለማግኘት እ፣ እርሱ ያሉበት ጋር ብሮሸሩን ይዘው ሽያጭ ሰራተኞቻችን መምጣት ይችላሉ። የሚመቸው ያለሁት- ትምህርት አውቄ ያለሁት ቤተልሔም ትምህርት ቤት አጠገብ ነው። ራዲካል
እሺ፣ አማኑኤል ብዬ ልላክ። ሲደውሎት ቦታውን ይጠቁሟቸዋል። ስሞትም አልበል
አዳና አለሙ ይባላል። ስልክ ቁጥሬ ልስጥህ።
ማን አሉኝ?
አዳነ እባላለሁ።
እሺ፣ አቶ አዳነ ዜሮ ዘጠኝ አስር አደለ?
ዜሮ ዘጠኝ አስሩን ስተኸው ሰማንያ አንድ ዜሮ አምስት ሰባ አራት ሌላ ይሰጡኛል። እሺ፣ ሰማንያ አንድ
ዜሮ አምስት ሰባ አራት
አይ እስቲ ሙሉውን ይንገሩኝ። ዜሮ ዘጠኝ አስራ አንድ አስራ አንድ ሰማንያ አንድ እሺ ዜሮ አምስት ሰባ አራት አስራ አንድ ሰማንያ አንድ ዜሮ አምስት ሰባ አራት አዎ።
ማስታወቂያችንን ከምን ሰምተው ነው?
ስለዚህ ማስታወቂያችንን ከምን ሰምተው ነው?
ማስታወቂያ ቴሌቪዥን ላይ አይቼ ነው።
ስለዚህ አሁን ልላክሎት አደለ? ይችላሉ አደለ?
አሁን እንችላለን።
በቃ ይደውሎታል። አማኑኤል ብዬ ልካቸዋለሁ። እርሱ ራዲካል ሲደውሎ ገዳመ ኢየሱስ ገዳመ ኢየሱስ መዞሪያ አካባቢ ነው ያለው።
እሺ፣ እነሱ ሲደውሎት ቦታውን ይጠቁሟቸው። እሺ፣
እሺ።
እሺ፣ እሺ።